hello ጤና ይስጥልኝ።
ጤና ይስጥልኝ።
hello
ጤና ይስጥልኝ። ሰላም ነሽ? እንዴት ነሽ?
hello
አይሰማም። hello አብሮ ይስጥልኝ።
እንዴት ነሽ?
አብሮ ሁለት ቦታ ይስጥልኝ።
ለመያዝ ነበረ።
አይሰማም?
ይሰማል ይሰማል።
እግዚአብሔር የሁለት ሰው ቦታ እንድትይዙልን ነበር ድሬዳዋ።
እ፣ እሺ እሺ ስምዎትን ይንገሩኝ። እሺ ታሪኩ ወርቁ
ፋሪስ ማን አሉ?
ታሪኩ ታሪኩ ወርቁ okay ታሪኩ ወርቁ። እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ አራት
ዜሮ ዘጠኝ አስራ አራት ዘጠና ዘጠኝ
ዘጠና ዘጠኝ ሀምሳ ሰባ
ሃምሳ ሰባ ለስንት ሰው ነው ቦታ ማስያዝ የፈለግኩት?
ሁለት ሰዓት ሁለት
እሺ እሺ፣ እናመሰግናለን። መልካም ጊዜ ይሆንልዎት። እ፣ ክፍያውን transfer ማድረግ ይችላሉ ወይም እዛው በአካል ሲመጡ መክፈል ይችላሉ።
እሺ
እሺ፣ እናመሰግናለን።